ሄሎ ሰላም
ሄሎ ሄሎ ሰላም ጤና ይስጥልን።
ትላንትም ደውዬልሽ ነበር። ሐሙስ order ያደረኩኝ እስካሁን አልደረሰም።
okay የት ነበረ location?
ቀጨኔ ብዬሽ ነበር ትላንት።
okay ማታ ተደውሎለት ነበር?
አልተደወለም።
እስኪ ስልክ ቁጥር ይንገሩኝ አንዴ።
አርባ ሁለት
እሺ ሰባ አንድ ሀያ አራት አስር
personal order ነው እንዴ?
አ OK ያው። የት ነበረ location?
አ ቀጨኔ መድኃኒዓለም OK ያው። አዎ ይመጣልዎታል ዛሬ።
ዛሬ አዎ ይወጣልዎታል።
እሺ እሺ እሺ እናመሰግናለን። እሺ በቃ